ሜላትንስ ኦ።
ትምህርት ቤት እዛ ሞንቶራ ነው የምንሄደው። ሌላ ሜላትንስ ትምህርት ቤት እ ቤት ቤት አዎ ቤስት ቤት ምን ነበር ይሄ እስኪ እንትን ነበረ ቅዳሜ ዕለት የሆነ ሀያ አምስት ብር አስተላልፌ ዊዝድሮ አድርገህ
አ ወዴት ነበር ያስተላለፍከው?
ዜሮ ዘጠኝ አስራ ሶስት ወደ እምልህ ቴሌብር ላይ ወደ ቴሌብር ነው።
አ እስቲ ንገረኝ ቤስት ቤት ቁጥርህን።
ዜሮ ዘጠኝ አስራ ሶስት
እሺ አስራ ሶስት አርባ አንድ አርባ አንድ ሀምሳ አምስት አርባ አንድ ሀምሳ አምስት ሀምሳ አምስት
አ ዜሮ ዘጠኝ አስራ ሶስት አርባ አንድ እሺ
ሀምሳ አምስት እሺ ጽፌያለሁ። እሺ ሰባ ዘጠኝ መጨረሻው ሰባ ዘጠኝ አ ቀኑ መቼ ነበር ያልከኝ?
ቅዳሜ ዕለት ቅዳሜ።
አ ማታ
አልገባም።
አልገባም confirm ብሎ ነው የቆመው ኦ approve አልተደረገልም።
አ
እሺ
አይ ጠብቀኝ ሁሌም እያየሁ እንደዚህ ነው።
አይነት ችግር አለ ትልቅ ብር ስዳት አይደለም አይገባም ይኸውልህ፣ አዎ እንትን ነው approve መደረግ ስላለበት እኮ ነው። እኛ ጋር ብደውልልህ ወዲያው approve እናደርግልህና ይገባል። ለዛ ነው አ approve መደረግ አለበት እኛ ጋር።
Okay እንትን አጭር- ደውዬ አዎ የሆነ እንትን ነው ምንድን ትልቅ ብር መላክ አይቻልም እንዴ?
አይደለም እንትን ነው ትንሹን ብር ማለት ነው ቢሆን ወደ ቴሌ ብር ከሆነ እኛ ጋር approve ይጠይቃል። የሆነ አሁን አጭበርባሪዎች አንዳንዱ ነገር አሁን ማታ ስላሉ ለምሳሌ ሁለት ጊዜ ይኸውልሽ አንዴ እም፣ እ፣ ሁለት ሺህ ምናምን እ፣ አንድ ደግሞ ሁለት ሺህ ስምንት መቶ ብር እም፣ አንዱን ደግሞ ሁለት ሺህ ብር እንደዚህ አምስት ሺህ ምናምን ብር አምስት ሺህ ምናምን አስተላልፌያለሁ ግን ገብቷል። እሷም በአየር ላይ ነው የገባው።
እም። እኮ ወደ ከቻፓ ይሆናላ።
አ፣ አ፣ ዊዝድሮ እሺ፣ እንየው።
ነው የገባው።
ወዴት ነበር ያደረከው?
አሁን ዊዝድሮ ላይ ገብቼ ላኩት በቀደሙ ነው ለምን እሺ ሌላው
ቀይ እያየሁልህ ነው።
ኮንፎርም ብሎ ቆሟል።
አዎ አፕሩቭ መደረግ ስላለብን ነው።
አ፣
እ? አ፣ ምን ሀያ አምስት ሺህ ብር በሀያ አራት
በሀያ አራት አዎ አዎ አዎ አለ። እሺ Hello።
ሌላ ጊዜ ደውልልን። እሺ
አ፣ ወደ ዜሮ ዘጠኝ አስራ ሶስት አርባ አንድ አ፣ ሀምሳ አምስት ሰባ ዘጠኝ አይደለ? ደውልልን፣ አዎ።
ችግር የለውም። ልክ withdraw ስታደርግ ደውልልን።
እሺ እሺ እሺ እሺ ለዛ ነው ወይ፣ ሲስተካከል ነው።
እሺ እሺ ያው አሁን እንትን ብዬልሃለሁ፣ approve አድርጌልሃለሁ። ያው balance ሆኗል። እሺ text ይገባልሃል፣ check አድርገው። ገብቶሃል?
ወደ አሁን ምን ይገባል? ወደ ቴሌ ብር ነው?
ወደ ቴሌብር አሁን ወደ ነገርኩ ቁጥር።
እሺ እሺ እሺ፣ እናመሰግናለን። እሺ አይ thank እሺ፣ ቻው።
you